እረድ ማማዬ እረድ ማማዬ። hello አሉ
አብነት እንዴት ነህ?
ሰላም ነው፣ ሰላም ነው አለን። እሺ ብሩክ ነኝ። ስማኝማ ጨርሼልህ ነበር installation ኑን እና እሺ resolution ግን እ፣ አይቀበልም እንትኑ አንዱ display ይሄ resolution አዎ።
የቴሌቪዥኑ ራሱ የቴሌቪዥን- ሲመረት ነው እና okay እ፣ እና ደግሞ እንትን ነው አሁን shift ነው የምታደርገው እንጂ ሁለት ሁለት display ስለሆነ አንዱን okay።
ወደዚህ አንዱ ወደዚህ እሱን ግን shift አደራረጉ ልንገርህ ብዬ ነው ለአንተ እሺ
window አለች አይደለ እዚህ እንትን ላይ ኪቦርድ ላይ ኪቦርድ ላይ አ አ window window ን ትይዛለህ አ
ከዛ shift ን ትይዛለህ እዚህ ጋር ጂአርም ታጫውቱበታላችሁ ጂአር አዎ አለ እኮ ጂአርም አለበት።
ብዙ እኮ ነው ታዲያ እንዴት ያጫውትላችኋል? ይሄ እኮ የመኪና የሬድ ኬኑ የጂአር አ ሶስት ይበዛል።
ነገር እንዴት ያጫውታል? አያጫውትም እኮ ይሄ ኮምፒውተር
ኦኬ ሲስተሙ አይችልም ነው አይችልም። አይ ቲ- እንትኑ ፒሲው አይችልም። ሶስት ዲስፕሌይ ይቀበላል።
እም፣ እ፣ አይቀበልም።
መሰለኝ። እንትኑ እንደ- ዴስክቶፑ ፖርቱ ሰባ አይቀበልም።
ሰላሳው ነው እኮ ቦታው ሰባ- ሰባ ሰላሳ እኮ አይቀበልም።
እንትን በ converter ነው የምንጠቀም እንጂ የምትሰካበትን port ኡን ነው የምትለው።
ይኸው እም፣ ሞክረው የለ አሁን ላሳየና
እሺ አሁን game ኡ- እዛ ኮምፒውተር game ኡን ከከፈትከው በኋላ አ ከዛ ልክ እንደ ሲመጣለ አ window window ን ተጫን።
አ window ምልክቷን shift
window ው shift እሺ ከዛ እዚህ ጋር እ፣ አራት ቀስቶች የሉ
አራት በስተቀኝ ሶስት፣ በኩል በስተቀኝ አለ አለ
ከዛ ይቺ ወደ ጎን አንዷን ቀስት ንካት። click አድርግና እዛ ላይ አንዱን ቀስት ንካ።
አ እሺ አንድ እዛ- ቋንቋ እዛኝ- እዛኛው window ላይ ይሄድልሃል ማለት ነው።
እስቲ እሺ check አደርገዋለሁ።
ወደዛኛው ቲቪ ይሄድልሃል ማለት ነው።
እሺ አ- እሺ አ።
ሞክረና ልንገርህ። አዎ። እስቲ እሺ